ይስጥልን ኢንቨስት ቤት
ብሎ ጤና ይስጥልን ኢንቨስት ቤት ነው የምንረዳ።
አብሮስትልኝ ኧረ እንትና የቆረጥኳት ትኬት ነበር ማለፏን ቼክ አድርጌ ልጠይቅ ብዬሽ ነው ለሚ እሺ አንድ የመስመር ላይ ጠብቀኛለህ።
እሺ
Hello፣
አቤት እሺ፣ ጤና ይስጥልን።
አስራ አንድ ሰባ አንድ
እሺ፣ አስራ አንድ ሰባ አንድ
አስራ ሰባት ዘጠና የአስራ አራት እና የአስራ ሶስት አስራ አንድ ሰባ አንድ አስራ ሰባት ዘጠና
እሺ፣ ምንድን እስከ ነው እንትን ያል እስከ እንትን ያለው ማለፉን ለማወቅ ብዬ ነው የወደቃለ የለውም ብዬ ነው አንድ የወደቀ ጨዋታ አለ። እ፣ አንድ ነው የወደቀው?
የአትላንታ አትላንታ ከራኮው የሚለው ጨዋታ
እ፣ goal handicap ለቲሞን ሰጥተኸው ነበር መሰለኝ የተጫወትከው አይደለ?
አ እሱ ወስዶ ነበር። ሌላው አልፏል።
እም፣ እሺ ሌላ ልንገርሽ እሺ
እም፣ OK ሌላ አስራ አስራ አስራ አንድ አስራ አንድ
እ፣ ሰ- ሰማንያ ስምንት እሺ
ዘጠና አምስት ዜሮ አንድ
ዘጠና አምስት ዜሮ አንድ አ
እሺ የዚህ ደግሞ የሪያል ቤቲስ ከሬንጀርስ
እ፣ ወድቋል አ፣ ለሪያል ቤቲስ double chance ነው የሰጠኸው።
አ፣ አ፣ አ። እሺ አንድ ጊዜ በቃ እሺ እ፣ አስራ አንድ ሰማንያ ዘጠኝ እሺ
እም፣ ዜሮ አንድ ሀያ ስምንት
ይሄ ሁለት ወድቆብሃል።
እ፣ ብራይተን ከማርሴይ both team to score እና ሊቨርፑል X double chance ያልከው ሁለት ወድቆብሃል።
ሁለቱ የትኛው? ይሄ አሁን የነገርኩ አ፣
የአስራ አራት እኮ ነው። OK ብራይተን። OK OK።
አ፣ እሺ ሁለቱም ወድቋል።
አ፣ የሊቨርፑል እና የብራይተን ወድቆብሃል።
እሺ አባቴ እንዳለ ብዬ እኮ ነው እንግዳ። እሺ እ፣ አስራ አንድ አስራ ሁለት ዜሮ ዜሮ
እሺ
ሰላሳ አንድ ሰላሳ አምስት እስኪ አንዴ አልሂላል ሪያድ ከእንትና ጋር ስንት ጎል እንደሆነ
አልሂላል ሪያድ የሚለው ነው።
አዎ
ሁለት ለባዶ ነው ያለቀው።
ሁለት ለባዶ ነው ያለቀው። እሺ አንተ ሁለት ለባዶ ነው ያለቀው። over 2.5 ነው ያልከው አንተ።
አዎ ትክክል ነው ትክክል ነው አንድ ነው። እሺ አን- አንድ ላስቸግር እንግዳ ካለ ልንገርህ ገና ጨዋታው አላለቀም። እሺ አልሂላል
እ ጨዋታው ገና አላለቀም። የአልሂላል ሁለት ለባዶ ናቸው። ሰማንያ ሰባተኛው ደቂቃ ላይ ነው።
okay ደስታ ነው አ፣ ገና አላለቀም ጨዋታው።
okay እሺ ወንድሜ እሺ እሺ ሌላ አለ?
አመሰግናለሁ እሺ ወንድሜ።
እሺ ችግር የለም።